Hello ሰላም ጤና ሰላም ናችሁ?
አለን።
እም፣ cash ሊሰማችሁ ፈልገን ነበረ እም፣
ከኮምፒውተር ጋር የሚሰራው
እሺ። Hello ማየ ወይ
ምን አልሽኝ? cash register machine አዲስ cash ተለቀቅ
አዎ እ፣ በኮምፒውተር ጋር የሚሰራው ከፍለሽ መጠበቅ ትችያለሽ፣ ወይም ተመዝግበሽን መጠበቅ ትችያለሽ። አሁን ገና አልገባም፣ ሊገባ ነው። መች እንደሚገባ ገቢዎች አላወቁም።
ነበሩ የሰጡን እጃቸው ላይ ያለ አዎ።
ብለው ስልካቸውን አዎ፣ መች እንደሚገባ አላወቅኩኝም። ማማ ከፍለሽ መጠበቅ ትችያለሽ፣ ተመዝግበሽን መጠበቅ ትችያለሽ።
አንድ ነው አዎ ጥበቃው ያው ነው።
ያው ነው Okay ስንት ብር ነው?
ስልሳ ዘጠኝ ሺ አምስት መቶ ብር
ከነ ሶፍትዌሩ ነው።
ከነ ሶፍትዌሩ ነው።
አዎ ኮምፒውተር ምናምን አንቺ ነሽ የምትገዢው።
እሱ ነው። እሺ እሺ እሺ ማ